ጤና ይስጥልን ቢጃ ኢትዮጵያ ህይወት ነኝ። እባክዎን ልርዳዎ?
አይ ቅሬታ ለማቅረብ እሺ ደንበኛችን እባክዎትን ቢጂ ID ዎት ሊነግሩን ይችላሉ?
እ ቢጂ ID?
የትኛው ነው? አሁን እዚህ ላይ የተላከ ነው።
አዎ
አርባ ሶስት ሰላሳ ሰባት ሀምሳ ሰባት
አርባ ሶስት ሰላሳ ሰባት ሀምሳ ሰባት እሺ ደንበኛችን እባክዎትን ትንሽ ይጠብቁ። ደንበኛችን እባክዎትን ደግሞ ይንገሩኝ። ይቅርታ
አርባ ሶስት ሰላሳ ሰባት ሀምሳ ሰባት እዚህ አይ ነው ከባህር ዳር ነው የደወሉልን።
አይደለም፣ ከዚህ ከአዲስ አበባ አይደ- ልክ አይደለሁ ይሆን? አውጥቼ ቆይ እንደገና ልሞክር።
እሺ አረጋግጠው እባክዎትን መልሰው እሺ።
ይደውሉልን። እሺ ደንበኛችን